Hello?
Hello
አቤት።
ቤስ ከቤስቲ ቤት ነው
አይ አንተ የቤት ስልክ እንስጦት፣ እ እ?
የቤት ቤትን ስልክ እንስጦት።
አዎ የቢሮ ስልክ ነው ተብሎ ነው የተሰጠን።
አይ ይሄ የቤት ቤት አይደለም። የቤት ቤትን ስልክ እንስጦት።
ስጡን እስኪ
ዜሮ አንድ አንድ አምስት
ዜሮ አንድ አንድ
አምስት አምስት
ሀምሳ ሰባት
እ እ?
ሀምሳ ሰባት ሀምሳ ሰባት
ዜሮ ስምንት
ዜሮ ስምንት ሀምሳ ሰባት
ሀምሳ ሰባት አዎ።
እሺ